hello እሺ፣ ትንሽ ትንሽ ሰማ። እንደዚህ እየጮህንማ አናወራም። አዎ፣ አዎ። hello hello፣ የኔ ሰማ። አየህ፣ ያ ያ ነው ችግሩ ማለት ነው። ያንተ እየተሰማኝ ነው